ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልኝ።
አቶ ሮቤል አበበ አ።
ከዊፕላስ Solution የ transportation ድርጅት ነው የደወልኩት።
እ ከዊፕላስ Solution እ ዊፕላስ Solution የ transportation ድርጅት ነው የደወልኩት።
እሺ እ ድርጅታችን ያው የ transportation አገልግሎት ሰጪ ተቋም ነው እና ለአሽከርካሪዎች ደግሞ ለየት ያለ ነገር ይዘን መተናል።
Okay okay። እንደ ራይድ ማለት ነው ራይድ ምናምን።
አዎ አዎ ልክ ነው።
እ እኔ አቁሜያለሁ ስራ እኮ ነው።
ስራ አቁመዋል።
አዎ እሺ አም- አይመለሱም
አ- አሁን ላይ አልመለስም። አዎ ነው። እሺ እሺ አዎ።
መልካም እሺ። አመሰግናለሁ። መልካም እሺ እሺ